ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን።
ሰላም ነው። እንዴት ናችሁ?
አለን አለን። ምን ልርዳዎት?
ጥያቄ ትጉናና መልሱን ልመልስ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አለ ጥያቄና መልስ የሚል
ዘጠኝ ሰማንያ አምስት ነው።
መስጠት ነው። ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት አ
እሺ